ጤና ይስጥልኝ ሁሉ ስፖርት በኮ ምን እርዳዎት?
deposit ማድረግ ፈልጌ ነበር አካባቢ ላይ እንትን የለም።
አዎ ቴሌብር ይመለሳል ይጠብቁት።
መቼ
እስከ ማታ ወይም ደግሞ ነገ
እ
ወይ ደግሞ ነገ ጠዋት
እኮ እስከዛ ግን deposit የማደርግበት ሌላ አማራጭ የለም ከሁለቱ ውጭ?
ስልክ ልስጦትና ወደ እኛ ማድረግ ይችላሉ።
እሺ ቴሌብር ላይ አዎ ዜሮ ዘጠኝ ሰላሳ ሁለት
ቆይ አንዴ እሺ ለያዝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት
አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ወደዚህ ቁጥር ልላክ አዎ ወደዚህ ቁጥር ይላኩና ፍትህ አምላክ ማርዬ ነው የሚለው እ ከላኩ በ- ፍትህ አምላክ ማርዬ ከላኩ አምላክ?
በኋላ አዎ
እሺ ደረሰኙን ቴሌግራም ላይ ላኩልን እኛ ቴሌግራም ላይ ሁሉ ስፖርት ላይ እሺ እሺ ከነ ስልክ ቁጥሩ
እሺ እሺ